ስንት ነው ኮዱ? hello ሰላም ጤና ይስጥልን።
አብሮ ይስጥልን።
ከችፕቺፕ ነበር የምደውሉት።
እሺ ዛሬ white cabbage አዘውን ነበር አይደለ?
አዎ ኮድ አልደረሶትም?
ደርሶኛል።
ደርሶታል ኮድ?
አዎ okay እሺ። ኮድ ከዛ ለሱ ሰጠው አይሰራም ምናምን አለ ያመጣው ልጅ ኮዱ አይሰራም ሲሰጥ ኮዱ አይቀበልልኝም አለ ያመጣው ልጅ አዎ።
53 37 ነው አይደለም 53 ሰባት ሀምሳ ሶስት ሰባት
እኮ እዚህ ጋር 53 77 ነው የሚያሳየው። ምንድን ነው የሚለው? ይሄ አይደለም ነው ያሉት driver ኡ?
እሱ አዎ ይሄ አይደለም እምቢ አለኝ አለ። እኔ እንጃ እንግዲህ እኔ የደረሰኝ ኮድ ይሄ ነው አልኩ።
አዎ አይ እዚህ ጋርም check ስናደርገው ራሱ ነው።
በቃ እኮ ደግመህ ከምትመጣ ብታስረክብ ይሻላል ብየዋለሁ። እስቲ ደውይለት እና ያው አንድ አይነት ነው በይ።
በቃ ለድራይቨሩ እናሳውቀዋለን።
እሺ፣ እና